hello hello አብሮ ይስጥልን አብሮ ይስጥልን። ያሪስ ምን
sedan manual ም ይሆናል compact auto- automatic አለኝ። ያሪስ sedan ባንክ ብድር የሚመቻችላት
ስንት ስንት ሞዴል ሁለት ሺ አስራ ስድስት ሞዴል
እሺ ዋጋስ
ሶስት ከሁለት በባንክ እ ሶስት ከሁለት
አይ እንደዛማ ይበዛብናል በጣም እኛ አሁን እጃችን ላይ ያለው ስምንት አ ማነው ዘጠኝ አንድ ሚሊዮን አንድ ሚሊዮን አ okay። እንደዛ ከሆነ sedan ሳይሆን compact ምናምን ነው።
እሺ manual ም ይሆናል ብዬ ነው እ፣ አዎ ም- የለ manual አሁን ላይ የለኝም። በአውቶማቲክ እና ኮ- እንትኖች እንትኖች ነው ያሉን ምን እ፣ compact ኦች
እሺ compact ስ እሺ ስንት ሞዴል ሁለት ሺ አስር አለ ሁለት ሺ ስምንት አለ ሁለት ሺ አስሩ ሀያ አንድ ነው የሚባለው አ፣ ባንክ አንድ ሚሊዮን ይወጣለታል አንድ ከአንድ cash እ፣ ሁለት ሺ ስምንቱ ደግሞ አስራ ስምንት ከሀምሳ በ cash አስራ ዘጠኝ በባንክ
እሺ ሁለት ሺህ ስድስት ሁለት ሺ ስድስት የ compact አሁን ላይ የለኝም። compact Platz አለኝ ሁለት ሺ አራት እሱ ደግሞ ሀያ ሁለት ባንክ ስምንት መቶ ይወጣለታል
ባንክ ስምንት
እ? ባንክ ስምንት መቶ ይወጣለታል
አ፣ ሁለት ሰባት እ? ምንድን hello ሁለት ሰባት
ሁለት ሺ ሰባት ምን
compact ሁለት ሺ ስምንት ባለ አራት ፒስተኑ ደግሞ ሀያ አራት ከሀምሳ ሀያ አራት ከሀምሳ ባለ አራት ፒስተን
አይ ሶስት ፒስተን ይሁን ችግር የለኝም። ብሩ እንዳይበዛብን እኮ ነው። hello ሄሎ ሄሎ